ነበር። ሰላም ሰላም
እንትን ነበር የፈለኩት መረጃ ለመቀበል ነው። እቃ ወደ ውጭ ለመላክ ፈልጌ ነበረ።
okay፣ ከዚህ ወዴት ነው መላክ የፈለግከው?
አሜሪካ።
አሜሪካ ምንድን ነው እቃው?
ልብስ።
ምን አልከኝ?
ልብስ ልብስ ልብስ ነው። okay፣ እሺ። ስልካችሁን እንይዝና ድጋሜ ደውለን ያለውን ነገር እናሳውቃቸዋለን። በዚህ ቁጥር መልሰን እንደውል።
አዎ፣ ችግር የለም ደውይልኝ።
okay፣ እሺ፣ እንደውላለን። መልካም ቀን።
አሜን። ስለውላችሁ